ሄሎ ነኝ።
ዜሮ ሰላም ነው።
ሰላም እንዴት?
ዜሮ ሶስት አስራ ዜሮ ሶስት አስራ ሶስት ያ
ዜሮ ሶስት አስራ ሶስት
ዜሮ አራት አስራ ሶስት
ዜሮ አራት አስራ ሶስት እሺ፣ ምንድን ያ ነው?
ተቃራኒው ሌላ ኦርደር ነበረኝ እና አዲስ አበባ ነው የሚለው የት እንደሆነ አላወኩም። ሳይቆይ እንድትወጪልኝ ነበር።
ሌላ ኦርደር ካህል አሀ
ንገረኝ። እሺ ያልኩህ
ነው ዜሮ ሶስት ሰባ
ዜሮ ሶስት ሰባ
አ
አንዴ ጠብቀኝ።
ለኔ ነው ለኔ ቢደርስ ቢመጣ ምን አለ
እ? እንጃ መሰለኝ። ይኸውልህ ይሄ ከግራንድ ኢክስ ወደ እ፣ ሰንሻይን ሴምሲ ነው የሚሄደው ዜሮ አራት አስራ ሶስት እኮ ጎ የሰቦ ዕለት ደረሰ እስከበመራ እንትን ይልብኛል። ፊጋ ነው ግራንዲት
እሺ ቆይ አንዴ ጠብቅ። ከበርገር ቤት ሰንት ወደ ሰንት ሄሎ ዋይ ወጥቷል። እሺ ይሄ ዜሮ አራት እሺ።
አስራ ሶስት እሺ ቴንክ ዩ እሺ